ሄሎ ሄሎ ከቢጃ ኢትዮጵያ ነው የምደውልልዎት። ደውለው ቆረጠ።
ኦኬ አሁን ደውዬልሽ ነበር። አዎ የተበላሸ ፍሪጅ ለማስመዝገብ ነበር። ሄሎ
ኛች መስመር ላሉት ነንበሮትን ይንገሩኝ።
ነምበር ዜሮ ዜሮ ሰባት
እሺ
ዜሮ ሰባት
እሺ
ስልሳ ሰባት ዜሮ ሰባት
እሺ፣ ጠብቁኝ መስመር ላይ።
እሺ
ቤቱ አዲስ ነው ወይስ የቆየ ነው?
አየ ቆየን ሴንት ጆርጅ ዳውሰን
እሺ ዜሮ ዜሮ አርባ ዜሮ ሰባት ስልሳ ሰባት ዜሮ ሰባት ነው አይደል ያለው?
አ አ
ዲስፓታለች
እንትን መጫፏም ላይ ይችላል።